Hello. Hello. hello አሁን ደውለህ ነበረ የውሻውን game ምናምን ብለህ hello አይሰማም ይሰማል።
አሁን ደውለህ ነበር አይደል የውሻውን game ብለህ አዎ አዎ፣ screenshot አድርገህ ትልክልኛለህ እዛው የቤት ቤት message ምልክት አለች አይደለ እሱ ላይ ላክልኝ ለኔ ወይ ታስፌ በልና ላክልኝ
account history ላይ የሚለው ላይ ነው ወይስ አ account history ላይ ያሳያል እና እሱን screenshot አድርገህ ምልክት አድርገህ ፎቶውን ላክልኝ እ፣ የመደብኩትን ነው? አሁን account history ላይ የሚያሳይ ያ አዎ።
መድባል።
አ ያሳያል አዎ እሺ
እሺ የመደብከውን እሺ
እሺ፣ በ በ message ኡ ላይ ነው የሚሉ አዎ።
conversation ብዬ ስንገባ አዎ እዛ ላይ message ምልክቱ አለች አይደል አ፣ እዛ ላይ screenshot አድርገህ ወይ ተስፌን ብለህ ሊሆን ይችላል ወይ ዝም ብለህ normal ላክ። ተስፌን ብለህ እኔን ታገኛለሽ።